hello hello፣ ጤና አብሬሽ፣ ቅድም ካቸው ነው የደወልኩሎት።
አሁን በሌላ ስልክ የደወለ እኔ ነኝ። ስልኬ እምቢ ብሎኝ ነው።
ለ driver ኮድ ሰጥቶት ነበር ትላንት ያውቃውን አይ ኮድ ሲጠይቀኝ driver ኡ ከአንተ ጋር ውዬ ኮድ ምንድን ነው ምናምን ስላት በቃ እቃውን ከተረከብሽ እኔ እሱን እነግረዋለሁኝ አለች።
ስለዚህ በቃ እርስዎ መረከቦን አድርገን ሰጠው ነበረ ግድ ኮድ ስለሚያስፈልግ
አዎ በቃ ኮድ ግን ምንድን ነው ለሌላ ጊዜ። አሁን ለ admin ኡ ብቻ ለ group admin ብቻ የሚሰጥ ኮድ አለ። በቃ normal message ነው የምትልኩት ወይስ እዛ application ስትገባ ነው የማገኘው?
application ሲገቡ orders የሚለው አማራጭ ላይ ያሉትን እቃና ያውን ኮድ ያሳዩታል።
አዎ ስለ ኮድ አሁን ስንት ምንድን ነበረ?
አሁን ቦታ location ኡን የቱ ጋር እንዳለ
ቅምሰረት ያለው ኮዱን ስላላወቅኩት ነው። ሌላ መልካለሁ አ፣ እቃውን ሲረከቡ ግድ የ group admin ኮድ መስጠት አለበት መረከቡን ለማረጋገጥ።
አዎ ኮዱን ስላላወቅኩት ነበር። እዛ ላይ ያለ ኮድ አለ ማለት ነው።
አ፣ እዛ ላይ ኮድ አለ የእቃው እሱን ኮድ ሲሰጡ ታውቀናል እንደተረከቡ።
እሺ እሺ በቃ እኛ ሰጠዋለን ተረከቡ። እሺ እሺ እሺ፣ መልካም ቀን።
ቻው